ሄሎ ጤና ይስጥልን በሽታ ቤት
አንድ ሺ ካሸር ኮድ ይልኝ አባት
እሺ
ምን ላደርግ አንዴ ቆይ እሺ ካሸር ኮድ ንገረኝ አባ
አስራ ሶስት ስልሳ አምስት አስራ ሶስት ስልሳ አምስት መቶ ዘጠና ስድስት እ
ስልሳ ሶስት ዘጠና ስድስት ዘጠና ስድስት እሺ update ሆኗል check አድርጉት አሁን እሺ
አቤት update አድርጌልሃለሁ ብር ነው አይደለ ጥያቄ ኢንተርኔት ስለሌለ ልትነግረኝ ውጤቱን የፈለግከው እሺ ውጤቱን ከሆነ ሁለት team ወጥቶብሃል ሞምቤሲቲ ከሆነ ቲም ጋር ብለህ ኦቨር ዋን ፖይንት ፋይቭ ፈርስት ሀፍ እሱ አንድ ጨዋታ ወጥቶብሃል ሌላ ደግሞ የአልኢታፌክ እና አልሀዛ የሚል ጨዋታ አልኢታፌክ ያሸንፋል ፈርስት ሀፍ ብለህ መድበሃል እሱም ወጥቶብሃል
እሺ ሌላ ልጨምርልህ እሺ
አስራ ሶስት ስልሳ አምስት አስራ ሶስት ስልሳ አምስት
አሁንም ስልሳ አምስት እሺ
እዛ ሀምሳ አምስት
እሺ ይሄም ለውስጥ ነው ይሄም ሁለ- አንድ ጨዋታ ወጥቶብሃል የአልኢታፌክ ከአል አህዛብ
እሺ
እሺ